ጤና ይስጥልኝ ሪፖርት ነው ባንኩ የምንወደው
እንትን ስኬታ በልቶ ማለት ነው እንትን ብሎ እንትን ዊዝድሮ አድርጌው አልሰራልኝም እና ቴሌግራም ላይ ላክልኝ ብላችሁ ልትየው ነበረ አልታየም እስካሁን መቼ ነው የላኩት አሁን ቅርብ ሰዓት አ- ከሀያ ደቂቃ በፊት
እሺ መልስ እናገኝም እዛው ላይ እናሳውቆታለን ቼክ አድርገን እዛው ላይ ነው የምናሳውቁት ብዙ ሰው ስለሆነ የምናናገረው በተራ ኦኬ።
ስለሆነ ይጠብቁን
እሺ እሺ አላያችሁትም ብዬ ነው እሺ እሺ እሺ